እኔ ስትልኝ ስፖርት ፋኮ ምንድነው?
እንትና አየር ላይ የተንሳፈፈ ብር ነበረና እስካሁን አልተመለሰም። በቴሌግራም ፎቶ ልከን ምናምን እስካሁን
አለ ቴሌግራም ላይ ስሞትን
በእምነት
በእምነት
አዎ
በእምነት ስልሳ ዘጠኝ ሚል ነው።
አ
ስልክ ቁጥሩ ዜሮ ዘጠኝ ዜሮ አንድ ነው።
አይደለም ዜሮ ዘጠኝ ሰባ ሰባት
አይ በእምነት የሚል አላገኘሁም። የቴሌግራም ነው ያልኩት።
አዎ የቴሌግራም እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ ሰባ ሰባት ቴሌግራም የላኩበት አዎ ሰባ ሰባት አርባ አንድ እም፣ ሰባ አምስት ሰባ ዘጠኝ
ሶስቱም አንድ አይነት ነው የተለያየ ነው?
አ
ሶስቱም አንድ አይነት ነው የላኩት
የተለያየ ነው።
የተለያየ ነው።
አዎ ቆይተዋል በጣም
እሺ ዛሬ ይስተካከሉታል።
ዛሬ ይገባል።
አዎ
እሺ አመሰግናለሁ።
እሺ